ወይም deposit ብር withdraw አድርጌ እስካሁን አልገባልኝ። ስደውልላችሁም ቁጥር ነው።
አዎ ስደውልላችሁ ትንሽ ቆይታ ትንሽ ቆይታ እያላችሁኝ ነው።
እሺ አንድ ቤት ቤት ቁጥር የሚቀር አዎ፣ አዎ በደወል ጉበል ስንት ብር ነው?
ሺ ዘጠኝ መቶ ብር መቼ የመቼ ነው? የዛሬ ነው።
የዛሬ ነው።
ወደ CBE አ- አይደለም ወደ አቢሲኒያ ነው የላኩት።
እሺ፣ ቆይ አንዴ አንድ deposit ወይስ withdraw? withdraw ነው ያልከኝ።
withdraw አድርጌ አዎ፣ withdraw
ሺ
ሺ ዘጠኝ መቶ ብር
ሺ ዘጠኝ መቶ ብር አንድ ሺ ዘጠኝ መቶ አንድ ሺ ዘጠኝ መቶ እሺ፣ ለቻፓዎች ል- እ፣ ስልካቸው ልስጥና ደውልላቸው። እሺ፣ ከኛ side ወጥቷል። እነሱ ናቸው የያዙት። እሺ
እንዴ እኔ ነኝ መደወል አለብኝም።
አይ አንተም ንገራቸው ልልክ ፈልጌ ነው እንጂ እኛማ መላክ already ልከንላቸዋል።
እሺ እ- ግን ስልካቸውን tex- እንዳታጭኑልክ አንተም ስታስጨንቃቸው እንትን ይልሃል ብዬ ነው።
እሺ text አድርግልኝ ስልካቸው።
ይህ ቢሮ ስልክ ስለሆነ text ማድረግ አልችልም እና ቴክ- ንገረን
እሺ ዜሮ ዘጠኝ ማሊቦር ውስጥ ዜሮ ዘጠኝ ስልሳ
የለም ዜሮ ዘጠኝ ስልሳ እሺ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ እሺ እሺ አባት